ጤና ይስጥልኝ አረፍቴ ለዚህ ነው የባኮመንደር ዶ ጤና ይስጥልኝ። ሰላም ነው።
እግዚአብሔር እንትን ይመስገን።
ነበረ ባ- ባለፈው ቅዳሜ ዕለት ወደ ከሁሉ ስፖርት ወደ ቴሌ ብር ትራንስፈር አድርጌ በአርኤስ ፔይ አልገባም።
እሺ ደንበኛችን ሙሉ ስሞቱን ልውሰድ።
ወረደ ኪዳነ ሞገስ
ይቅርታ ይቅርታ፣ ማን ማን ይባላሉ?
ወረደ ኪዳኑ ሀጎስ
እሺ በዚህ ስልክ ነው የተመዘገቡት? እሺ
ሰክሰስፉል ይላል፣ ግን ምንም የለም።
እሺ ደንበኛችን የገንዘቡ መጠን ሁለት
ስንት አሉኝ?
ሁለት ሺህ እሺ ከቴሌብር ወደ ወዴት አይደለም፣ ይመጣል?
ከ- ከሁሉ ስፖርት በ ArifPay ማለት ነው ወደ ቴሌብር እሺ ወጪ ነበር ማድረግ የፈለጉት።
አዎ ይህ ችግር ተቀንሷል እኮ ይዛ
እሺ ይህ ችግር የተፈጠረው ቅዳሜ ዕለት ነው።
አዎ እሺ ደንበኛችን አሁን በምሰጡት ስልክ ቁጥር ወደ ቴሌግራም ቻናላችን screenshot ይላኩልን። ስልክ ቁጥር አስይዞት እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት
ዜሮ አንድ ዜሮ አንድ ሀምሳ አምስት እሺ እሺ ደንበኛችን በዚህ ቁጥር screenshot ይላኩልን። ለሚመለከተው አካል እናስተላልፍሎታለን።
እሺ አመሰግናለሁ።
እሺ ስለደውል እናመሰግናለን። ሌላ የምረዱት ነገር አለ?
ምንም የለም።
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ቀን ይሁንልዎት።
አሜን።